ጤና ይስጥልኝ ሁሉ ስፖርት እባክዎ ምለጃው
አውሪ ይስጥልኝ እንትን ሁሉ ስፖርት አካውንትን ለመክፈት ነበርና ከዛ አካውንትን ለመክፈት ስልክ ቁጥር ሳስገባ the phone number is already registered ምናምን እያለ ግን deposit ምናምን ብሎ አይመጣልኝ መጨረሻ ላይ
ምን አሉኝ ደንበኛችን
ሁሉ ስፖርት አካውንትን ለመክፈት ነበር እሺ
እና ለመክፈት ስሞክር the phone number is already used ይለኛል።
registered ይላል አዎ login አድርገው ሞከሩት
login ሳደርገውም እንደዚሁ ነው የሚለኝ። አዎ
login ሲያደርጉማ እንደ አይነት መልስ ሊሰጡት አይችልም register already registered ማለት ተመዝግበዋል ማለት ነው login ከሆነ ደግሞ ስለ register አያወራም login ማለት መግባት ማለት ነው ሲገቡ ደግሞ የሚያሳየው ምንድን ነው ነው እንጂ